conheci. Hello, ጤና ይስጥልኝ። ሄሎ ሄሎ፣ ጤና ይስጥልኝ። ፍሊንትስቶን ሆምስ ነው የደወሉት? ወደ ፍሊንትስቶን ሆምስ ነው የደወሉት?
አይ ሰው ልጅነት አይቼ ነበር። በየ- ቤት ሸር- ሸር ነው ቤት ፈልገው ነው
ቤት ፈልጎ ነው።
ቤት okay፣ አፓርትመንት
እ?
አፓርትመንት ነው።
አዎ።
እሺ፣ ይችላሉ። የተለያዩ ቦታዎች ላይ አሉን።
እሺ የት ይገኛል?
እ፣ ሊገዙ ፈልገው ነው?
እ?
ለመግዛት ፈልገው ነው?
አዎ።
እ፣ ቦሌ፣ CMC፣ አያት፣ ጀሞ፣ ቱሉ ዲምቱ፣ ሰሚት፣ ጣፎ
በየ- እሺ በቃ
ሰው